hello አቤት ሰላም ጤና ይስጥልኝ።
አብሮ ይስጥልን ፍሊንት ስቶን ሆምስ ነው። እንዴት ነው?
እ?
ከ Flintstone Homes ነው። እንዴት ነው?
ካሳሁን ከ Flintstone Homes
ከየት ከየት ከፍሊንት ስቶን ሆምስ።
hello አቤት አቤት፣ አይሰማም? ከ Flintstone Homes።
ምን አልክ? hello hello አቤት፣ ከ Flintstone Homes ብዬዋለሁ።
እሺ
አ፣ ተደውሎልን ነበረ። missed call ኡን ስላየን ነው የደወልነው።
በዚህ ስልክ አ፣ አይ አይደለም፣ ወደ አጭሩ 80 88 ኮድ
እኔ ተሳስቶ ይሆናል አልደወልኩም እ